ጤናስጥልኝ ቴክስቴ ብራ መጽሐፍ ወደው
ሰላም ኢንፎርሜሽን ፈልጌ ነበር።
ይቻላል።
በበረራ ብቻ ያለውን ኢንፎርሜሽን ነው ወይስ ስለ ቪዛ ምትሰጣላችሁ?
አለ ሁሉም መረጃ
የ- የዱባይ ቪዛ የቪዚት ቪዛ እንዴት ነው ማግኘት የምችለው?
የዱባይ ቪዛውን ቀ- ቆሟል ለጊዜው ላልተወሰነ ጊዜ እየተሰጠ አይደለም። የቪዚት ለዛ ነው።
visit ኡ ነው ወይስ የሁሉም ነው?
አይ የ visit ቪዛ እየተሰጠ አይደለም። የስራ አለ የእኛ ጋር ግን የ visit ብቻ ነው የሚሰራው። ለዛ ነው
okay ስራ እየተሰጠ ነው።
የስራ ይሰጣል።
ያው እናንተ ጋር ግን አትሰጡ?
አዎ እኛ ጋር የ visit ብቻ ነበረ የሚሰራው። እሱ ላልተወሰነ ጊዜ አቁሟል።
okay እሺ፣ አመሰግናለሁ።
እሺ እናመሰግናለን ስለደወሉ። መልካም ጊዜ